Hello ንብረት ሰላም ነው?
ወይ ሰላም ነው እንዴት ነሽ?
እግዚአብሔር ይመስገን። ከቤት ቤት ነው የምደውልልህ።
አዎ አዎ እሺ እሺ።
እ፣ ሁለቴም desk ነበር የላክልኝ እና ሁለቱም ጋር የሚለው እ፣ cashier አንድ ነው። ታችኛው ላይ cashier cashier ሁለት login ላድርግልህ።
አዎ አንደኛው ላይ cashier ኡ ልስ ታደርግልኛለሽ አንደኛው ላይ ቤት cashier ኡ የተደረገው one cashier አንድ ነው ያለው።
Okay ሁለቱም ላይ ማለት ነው።
ተመሳሳይ፣ አዎ። So የመጀመሪያው ይህ ላይ ለዛ cashier አንድ ነው።
Login ስላረኩልህ አ ሁለተኛው ላይ ሁለተኛው ላይ እ፣ cashier two ሁለት ከዛ በኋላ password ኡን ቀይረሽ ለኔ ላኪልኝ እሺ።
pin አድርጌዋለሁ። እሺ የ cashier አንድ የ cashier ዋንም እዛው ቴሌግራም ላይ አዎ ልኬልሃለሁ።
Okay አዲስ እሺ የቀየርኩትን ማለት ነው።
እሺ እሺ እሱ thank you በጣም ሁለቱንም በጣም ልኬልህና እያስቸገረ እዛ ነው።
ላይ በእናትሽ ትላለህ።
ከዚህ በኋላ እንትን እንዳይል ምንም እየተሰራ አይደለም ብታይ።
ስትጠቀሙ copy paste አድርጉት እሺ፣ አትጻፉት። እና ደግሞ ከፊት space ምናምን ካለውም አይከፍትላችሁም። ለዛ ነው አ እኮ እንትን ሲ- ሲገቡ ራሱ እ፣ password ኡንም እንትኑንም ይረዳ- እንትን የለ አዎ save ያደርገዋል። እዛው አድርጋችሁ ያደርገዋል በቃ እዛው።
እንደዛ ሁለቱም እንዲሆንላቸው የ cashier አንድ አድርግላቸው።
set ስላደረገ ነው። እሺ፣ በቃ እሺ መልካም ቀን።
እሺ